ሄሎ ሄሎ ሰለማ አቤት እንዴት ነህ?
አቤት ነሽ እንዴት ነሽ አለን። ብርሃን ኦርደር ነበረው ትናንት መሄድ የነበረበት ሀያት ጸበል።
አሰበን አ-
እስቲ እስኪያችን አዋሪ እስካችን ወይ አብስራ ነው አሁን እኔ እንትን እየወጣው ስለሆነ ረዳት ስለሌለ እም።
ከእነሱ ጋር እየወጣው ስለሆነ እንትን እያልኩ አይደለም። ለዛ ነው።
ማን ይዞት እንደወጣ አንተ አታውቅም?
አዎ የትኛው መኪና ላይ እንደተጫነ ምናምን አላወቅኩም። ለዛ ነው።
እም፣ በቃ እሺ።
እሺ ስለዚህ ያብ ያውቃል። ለያብ ደውልለት ነው እስኪ እ ለያብ ነው የምደውልለት እሱ ያውቃል።
አይ ያብ ደውይለትና እሺ እሺ